ሄሎ ጤና ይስጥልኝ ቤተሰቦች ራሄል ነኝ። ባኳም ልርዳ
አሁን አውርቼ ነበረ።
ምን ነበረ ኬዙ?
አዎ ከአሽር እንዳትገቡ በለኝ በለኝ እኔ ከአሽር እንዳትገቡ።
አስረት በ- አዎ ቀጥሎ ብዬ ቴሌግራም ጽፌ ቆየሁ እኮ ማንም የሚል ነው የቴሌግራም ስምህ እ እ፣ የቴሌግራም ስምህ ማንም የሚል ነው።
በለኝ በለኝ ሸንጎ
በላይነህ ሸንጎ አዎ እ-
Agent ነህ? Okay አዎ አዎ እንትን እሺ እሺ።
እንዳትገቡ እ፣ እንዲገባልክ ነው አዎ ዲያሩ እናስገባልህ ፈልገህ ነው?
አዎ አስገቡ እነዚህ ሁሉ ልኬያለሁ።
እሺ እሺ አስገባልሃለሁ አሁን። እሺ ሲመጣ ፕሪንተርም- በሉት እሺ ብላለሁ ግን ያ ፕሪንተር እዛ connect ማድረግ ትችላላችሁ printer Printer እ፣ እስኪ ቆይ አንዴ Hello አቤት አቤት አሉ በላይነህ እ፣ IT ነው አውራቸው። እሺ የፕሪንተሩን ይሄኛውን እኔ ያስገባልሃለሁ ችግር የለውም።
እሺ እሺ እሺ አቤት እሺ